ጥንድ ጥንድ ሆነው ሲሄዱ ባይ ሳጣሸኔ ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽኔ ጥንድ ጥንድ ሆነው ሲሄዱ ባይ ሳጣሸኔ ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽኔ ዙራይን ባስስ ባስስ አንቺ እንደሁ የለሽም አንቺ እንደሁ የለሽም ባንጋጥጥ ወደ ሰማይ የናፈቅሽኝን እንዳይ ቢማትረይኔ የለሽም ጎኔ አሰኘሽኝ አካ ወይኔ ወይኔ ዙራይን ባስስ ባስስ አንቺ እንደሁ የለሽም አንቺ እንደሁ የለሽም ባንጋጥጥ ወደ ሰማይ የናፈቅሽኝን እንዳይ ቢማትዳይኔ የለሽም ጎኔ አሳኘሽኝ አታ ወይኔ ወይኔ አሳኘሽኝ አታ ወይኔ ወይኔ ካላንቺማ የውስጤን አውጥቼ ካላንቺማ እንዳልተነፍሰ ጭቄንማ የሚገላግለ ያላንችማ የለኝም ሌላ ሰው ምነው ቢባል በአንቺ የታዘዘ ምነው ቢባል የአካል እስትንፋሴ ምነው ቢባል አግኝቼ እስካዋይሽ ምነው ቢባል ዝምታ ነው መልሴ በጣም ጥንድ ጥንድ ሆነው ሲሄዱ ባይ ሳታሸኔ ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽኔ ጥንድ ጥንድ ሆነው ሲሄዱ ባይ ሳታሸኔ ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽኔ ብቻዬን ባስባስብ ላይ ቀልል ጭንቀቴ በቀዘቀዘው ቤቴ ያላገር ያላይ ዘባይ ምላው ጠፍቶኝ ስስቃይ ሲደፋ አንገቴ ሲብስ ናፍቆቴ አትደርሺም ወይ አሃ ሰውነቴ አትደርሺም ወይ አሃ ሰውነቴ ብቻዬን ባስባስብ ላይ ቀልል ጭንቀቴ በቀዘቀዘው ቤቴ ያላገር ያ ላይ ዘባይ መላው ጠፍቶኝ ስስቃይ ሲደፋ አንገቴ ሲብስ ናፍቆቴ አትደርሺሞ ያካ ሰውነቴ አትደርሺሞ ያካ ሰውነቴ ያላንችማ እንኳን የቸር ሊሆን ያላንችማ ውሎ የናዳሬ ያላንችማ አይስተካከልም ያላንችማ የደም ዝውውር ምነው ቢባል በአንቺ የታዘዘ ምነው ቢባል የአካል እስትንፋሴ ምነው ቢባል አግኝቼ እስካዋይሽ ምነው ቢባል ዝምታ ነው መልሴ ዙራዬን ባስስ ባስስ አንቺ እንደሁ የለሽም አንቺ እንደሁ የለሽም ባንጋጥጥ ወደ ሰማይ የናፈቅሽኝ እኔ እንዳይ ቢማትረይኔ የለሽም ጎኔ አሳኘሽኝ ያካ ወይኔ ወይኔ ዙሪያዬን ባስስ ባስስ አንቺ እንደሁ የለሽም አንቺ እንደሁ የለሽም ባንጋጥጥ ወደ ሰማይ ናፈቅሽኝ እኔ እንዳይ ቢማትረኝ የለሽም ጎኔ አሰኘሽኝ ወይኔ ወይኔ አሰኘሽኝ